hello hello ሰላም ጤና ይስጥልኝ ድምፅዎት አይሰማም አዎ ምን አሉ ዘጠኝ ዘጠና አራት ላይ ይደውሉ እነሱ ናቸው ማስተካከል እሚችሉ ዘጠኝ ዘጠና አራት ላይ ይደውሉና እነሱ ያስተካክሉልዎታል እሺ ምንም አይደለም